ሄሎ ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ከችብችብ ነበር የምደውልዎት። ሄሎ ወይ እናት እየሰማሁ
እ አንዳንድ ጥያቄዎችን ልጠይቅዎት ነበረ።
አሁን የሚመችልኝ ቦታ አይደለሁም። ይቅርታሽ እሺ እሺ